Hello, hello.
አቤት ሰላም ጤና ይስጥልኝ።
አለን አለን፣ እግዚአብሔር ይመስገን። እንዴት ነው?
እግዚአብሔር ይመስገን። ከቻፓ ፋይናንሻል ነበር እንደውሎት የወይንሸት ስልክ ነው።
እ እ የወይንሸት ስልክ ነው።
አዎ አዎ።
እሺ፣ ለ National ID ክፍያ ፈጽመው ነበር አይደል?
Hello
Hello፣ ሰላም እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። ለ National ID ክፍያ ፈጽመው ነበር አይደል?
አ አ
እሺ፣ እ- እ፣ ደርሶታል ታዲያ?
ትናንት ደ- ደውሎልኝ ነበር። አዎ ሶስት መቶ አርባ ሰባት ብር ድጋሚ ተወ- እንትን ብሎ ነበር ከቴሌ ብር ላይ ወስዶ ነበር።
Okay፣ ሁለቴ ነው እንትን ያሉት፣ ሁለቴ ነው የከፈሉት።
አ ሁለቴ ነው የተቀበለኝ። PIN code ኡን ነግሬው አልገባም አለኝና ድጋሚ ጠየቀኝና ነገርኩ። ከዛ ሁለቴ ተወሰደ። message ገባልኝ።
ስለዚህ የትኛው ደረሶት? አንዴ ነው የደረሱት ወይስ ሁለቱም National ID ደረሱት?
National ላይ ደግሞ አንድ ነው የደረሰኝ፣ ግን ብሩ ሁለቴ ነው የተወሰደው ከእንትኔ ላይ።
Okay፣ ስለዚህ አንዴ ገብቶሎታል፣ ሁለቴ ነው ግን የተቆረጠቦት።
አዎ የበ- እንትኑ ሁለቴ ነው ገንዘቡ የተቆረጠው።
እሺ፣ ያንን check ለማድረግ ነበረ።
አ እናመሰግናለን።
ትናንት ትናንት ተደውሏል። ያ ብሩ ይመለሳል ተብሏል።
ተ- ተብለዋል እንደዛ።
አ ትናንት ተደውሎልኝ ብሩ ያው ከሳምንት በኋላ ይመለስልሻል የተባልኩ።
በቃ እንደዛ ከሆነ ጥሩ። እሺ፣ ያንን ለማረጋገጥ ነው እኛን የደወልንሎት።
እስ- እስ አመሰግናለሁ እሺ፣ መልካም ቀን።
ለሁላችሁ።